አቤት ሄሎ
አቤት እሺ ከቤት ቤት ነበር የሚደውለው አዎ እሺ እሺ እሺ ደውለው በእውነት ጠይቀውን ነበር አይደል አባ አዎ ሰማንያ ሰባት አርባ ሰባት ሰባት ሰባ ስድስት ሰጥቼ እሺ አዎ ሀያ ብር ማለት ነው ወደ ዜሮ ዘጠኝ አስራ ዘጠኝ ዘጠና አንድ አስራ ሰባት ሀያ ሁለት ወደሚል የቤት ቤት አካውንት ቁጥር ተገብቷል እሺ አባ
እሺ አመሰግናለሁ እሺ ለደወልክ እናመሰግናለን እሺ መልካም ምሽት እሺ ያን እሺ ቴንክ